Hello ይሰማል?
ወይ ይሰማል። አሁን እሺ voucher history ም ትለውን አገኘሃት?
እንትን የሚል አገኘው።
voucher history የሚል አለ አዎ አዎ አዎ አገኘሁት። እሺ አንካት እሷን ንካት።
ነካሁት።
ከዛ እ፣ ቀኑን አስተካክልና አላ የአንድ ሺህ ብሩን አላገኘኸውም ሀምሳ ስ- አምስት ሰማንያ ስምንት ብሎ የሚጀምር voucher code
X X ምናምን ነው የሚለው።
የአንድ ሺህ ብር ብሎ የሚጀምር voucher code አለ። አምስት ሰማንያ ስምንት ብሎ ነው የሚጀምረው። status ኡ pending የሚል አላገኘሃትም?
ይኸውልሽ፣ እንትን history ውስጥ ገባው። voucher voucher history ውስጥ history ገባው።
ገባህ አይደለ?
ከላይ ከታችም voucher history ከዛ የሚል አለ።
ቀኑን ቀኑን አስተካክል እስኪ አዎ ቀኑን date የሚለውን ትላንትናና እሺ።
ዛሬ አድርገው።
እሺ ምን ላድርገው? ዘጠኝ ላይ ላድርገው?
ከዘጠኝ እስከ አስር አድርገው።
እ- እሺ ዘጠኝ አደረኩት። እሺ ከዛ መጨረሻዋን ደግሞ እስከ አስር አረኳት።
እ?
from እና to እና from የሚል የለም
አይ ከታች X X X ምናምን ነው የሚለው ኮድ።
እሺ የአንድ ሺህ ብር አላገኘም የአንድ ሺህ ብር voucher የሚል አላገኘም voucher code የሚል አላገኘም ምንም የተጻፈ ነገር የለውም።
ቆይ እስኪ አንዴ ጠብቀኝ እሺ ቆይ አውጥቼ ልንገር እሺ።
ይኸውልህ የሆነ box ነገር request date amount status ከዛ voucher code የሚል ነገር እንደ box ነገር የለም orange color search አድርገኸዋል
አዎ እንትኑ ቀኑን ኮዱ ገባው።
አስተካክልና እስኪ search አድርገው voucher history ም ቀኑን ትለዋለህ አስር- ገብተህ ዘጠኝ ላይ አደረኩት። እሺ ቀኑን እስኪ ዘጠኝ አስር ላይ ላይ አደረኩት።
አድርገው አስር ላይ አድርገው እሺ እሺ አስር አደረኩት።
search የተደረኩት አድርገው search አድርገው አልመጣም
እኮ ከቀኑ ወደ ታች እንትን X X X የሚል አለ።
ምንድን ነው ከ- ከጎን exclude የሚል?
okay እ።
end date የሚለውን እሱ አዎ እሱን እኮ ነበር ያልኩህ። ይኸውልህ start date ኡን ዘጠኝ end date ኡን አስር አድርግና search አድርገው።
okay እሺ እሺ አሁን እንደዛ አደረኩት። ከዛ ከስር ነው የምነቀው።
ወደ ታች እንደዚህ search scroll ብለው?
አድርግ። ወደ- አዎ search በለውና አዎ search በለውና እስኪ ጠብቅ የሚያመጣልህን ንገረኝ።
እሺ ይሄ በቀይ የተጻፈ ነው አይደለ?
አዎ orange ነገር box ነገር ማለት ነው። ቀኑን request date amount status እና voucher code የሚል የለም። በቀይ ነገር ቮቸር ኮድ የተጻፈ የሚል አለ አለ voucher code አዎ።
የሚል አለ።
እስኪ እሱ ንገረኝ ምን ላድርገው?
voucher ኮዷን ንገረኝ voucher ኮዷን አንዴ
X X X ነው የሚለው።
ቁጥር አላመጣም።
ምንም ቁጥር አላመጣም።
በቃ እሺ፣ ቆይ አንዴ ቴሌግራም ላይ ማን ነው ስምህ?
ጳውሎስ እሺ ጳውሎስ ነኝ ብለህ ቴሌግራም ላይ ጻፍልኝና የቱ ጋር እንደምታገኘው እንዴት አድርገህ መመለስ እንደምትችል step ኦቹን ልክላለሁ በፎቶ።
እሺ ጳውሎስ ነኝ ብለህ ጻፍልኝ ቴሌግራም ላይ፣ ቤኪ ብለህ ጻፍልኝ፣ ወይም እሺ እሺ አዎ አዎ፣ እልሻለሁ።
አሁን ጻፍልኝ። እሺ
እሺ እሺ፣ መልካም ቀን።